በል መቀርነሳ ሄሎ ሰላም ጤና ይስጥልኝ ቤስት ቤት አቤት አቦ
ሄሎ ይኸውልህ ትናንትና ስንት ጊዜ ነው አምስት ሺህ ሄሎ።
ብር ዊዝድሮ ትናንትና አምስት ሺህ ብር ስንት ጊዜ ነው ዊዝድሮ ያደረግከው በለው እስቲ
ጎላ ሸሌ ትላንት አይደለም ከትላንት ወዲያ ነው ይላል።
እሺ ት- ትናንትና እኮ ስላለኝ ነው ቆይ አንዴ አ- አይ ከትላንት ወዲያ ነው።
ቆይ አንዴ እሺ እሺ
ከትናንት ወዲያ ስድስት
Adwa kuto sina sayo wabura ni. Ada shale ukil. Shale ni jana la zikir.
ምንም ሪቨርት ያደረገ ብር የለም በለው ሁሉም ገብቶልሃል በለው
أزيد العكس واحد وشمية واحد وجوز.
ወይ ኤግዛክት ቀኑን አይተህ ንገረኝ በለው ሄሎ ትናንት ወዲያ ነው ያለው። ትናንት ወዲያ ሜ- እኮ ሜ- ሜ- ከትናንትና ወዲያ ሳይልክ የለውም
አፋር ዩኒቨርሲቲ ያን ሀቤና ማሊ ሱባሂ አራት ሰዓት ተኩል አካባቢ ነው ከምሽቱ ይላል። ከትላንት ወዲያ reverse ውስጥ ነው የገባው።
አይደለም ይኸውልህ ከትናንት ባልከኝ ቀን ከሆነ እያየውልክ ነው እ፣ ምንም ትናንት የለም።
ወዲያ አራት ሰዓት ተኩል እኮ ገብቶኛል ገብቶኛል አ ግን ምንም revert ያደረገ ነገር የለም የገባልህ ነገር ነው ያለው በለው እሺ
እ?
ምንም revert ያደረገ ነገር የለም ሁሉም ገብቶልሃል ባለ አምስት ሺህ withdraw ኦች ሁሉም ሶስቱም ነው የገባልክ በለው